ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን እንዴት ዋሉ?
ደህና እግዚአብሔር ይመስገን። stand up comedy ይታያል በዚህ ስልክ ደውሉ የሚል ተለጥፎ አለም ሲነማ ጋር አይቼ ነበረ።
አለ አዎ። የስንት ሰዓቱን ነው ማየት የሚፈልጉት?
ስንት ሰዓትና ስንት ሰዓት ነው ያለው?
ስምንት ሰዓትና ምሽት ሁለት ሰዓት የስምንት ምሽቱ ላይ?
ሰዓቱ አለም ሲኒማ ነው። የሁለት እ።
ሰዓት ደግሞ Best Western International ፊልም ነው። መግቢያ ዋጋ አንድ ሺህ ብር ነው። VIP ብቻ ነው።
አይ የዓለሙ ይሻለኛል። አንደኛ ሰፈሬም ዓለም ነው። የስምንት ሰዓት ነገ ስምንት ሰዓት ማለት ነው።
እሺ ስሞትም አልበል።
አስናቀች ወንድሙ እባላለሁ። ሁለት ሰው ያዥ ነው የሁለት ሰው እሺ አስናቀች ወንድሙ።
ወንድሙ
እሺ ስልክ ሊያ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት ሀምሳ ስድስት ሀምሳ ስድስት ሀያ አምስት ሀያ አምስት ሀምሳ ስድስት ሀምሳ ስድስት ለሁለት ሰው account እሺ።
detail ያለው በ account ማስገባት ይችላሉ።
በቃ አራት አራት ስምንት ማለት ነው።
ምን አሉ?
ስምንት መቶ ስምንት መቶ አዎ።
ለሁለት እሺ thank you ደውል እናመሰግናለን። መልካም ቀን፣ ሰላም ዋሉ።
ምንም ችግር የለም። ቻው።